ጤና ይስጥልኝ አክስቴ፣ ለምን እባክዎ ምን ልርዳው?
አሁን ደውዬልሽ ነበር። ምናልባት አንቺን ከሆነ ያወራሁሽ እሺ፣ ምንድን ነበር ጉዳዮት?
withdraw
እሺ፣ ምን ልርዳዎት? እሱ ላይ እሺ፣ አልተላለፈም ወደ ቴሌ ብር ተቆርጦ ማለት ነው።
ወደ ቴሌ ብሩ አልተላለፈም።
አዎ
እሺ፣ አሁን ስማ- ስሞቱን ተቀብለውት ነበር? አ፣ እኔ አይደለሁም አዎ፣ ስም ያወራሁት።
ዜሮ ዘ- አዎ ስምና ስልክ ቁጥር ተቀብለን ግን ምንም ሳናወራ ከዛ ተዘጋ ስልኩ።
እሺ፣ ተቋረጠቦት።
ምናልባት check ለማድረግ ኤርሚያስ እሺ፣ መኮንን ስንት ብር ነበር ያስተላለፉት withdraw አንድ ያደረጉት?
ሺህ አምስት መቶ አንድ ሺህ አምስት መቶ አዎ አምስት መቶ ሶስት ጊዜ ማለት ነው።
ሶስት ጊዜ አምስት መቶ አዎ።
እሺ ደንበኛችን እ፣ በምነግረው ስልክ ቁጥር screenshot በቴሌግራም ይላኩልን። ይሄ withdraw okay።
ማድረጉን ይጻፉ።
የሚያሳየውን ማለት ነው።
ስልክ ቁጥሩ ልጻፈው።
አዎ ይጻፉት።
okay፣ እሺ።
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ
የሰሙኝ ነው።
አዎ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ አይ፣ እሺ እሺ። መቼ ነበር እንደዚህ የሆነቦት ደንበኛችን?
እ
መቼ ዛሬ ነው? እ፣ ዛሬ ዛሬ ነው። እሺ አዎ።
እሺ እሺ። እናስተላልፍሎታል የሚመለከተው ክፍል በተሻለ ፍጥነት ይፈታሎታል።
በ- በዚህኛው ሌላ ቴሌግራም ምረዳት ላክ ነገር አለ ከዚህ ውጭ?
ከዚህ ውጪ አይ በቃ ይኸው ነው።
እሺ ደወልን። አመሰግናለን። አገልግሎት ላይ ያለዎትን ሀሳብ አስተያየት የሚሰሙ ድምጽ ባለስቀምጥ መልካም ቀን።
ለሁላችሁ እሺ